હેલો
હા wait હેલો ሰላም ቆይ
ዜሮ ዘጠኝ አርባ ሶስት ዜሮ ዘጠኝ አርባ ሶስት ምንድን ነው?
እና ስራ ትቼው እስካሁን ቅድም የጨረስኩት ስራ በእናትህ እስካሁን ኮምፒውተር አልተባለም። ወይኔ በእናትህ
እሺ ኮምፕሊት እልልሃለሁ። እሺ አባ ማነው ስምህ?
እንታየው እሺ ስንታየው።
አ፣ ሰላም ግን አሴት ነሽ ወይስ ሰላም?
ሰላም ነኝ ነኝ ሰላም ነኝ።
ድምጻችሁ ድምጻችሁ አንድ አይነት ምንድን ነው?
እውነት ኧረ ይለያያል።
እሱን እንዳትገባችሁ። አመሰግናለሁ።
እሺ ስንታየው ቻው በል። ውይ